ሄሎ
ሄሎ ሰላም ጤና ይስጥልን ቤተቤት
ጤና ይስጥልኝ።
እሺ ምን ትኬት ለማ- ለማወቅ ብዬ ነበር።
እሺ cashier ኩራን ትነግረኛለህ?
እሺ አስራ አንድ
አስራ አንድ አስራ አምስት
አስራ አምስት አስራ ስድስት
አስራ ስድስት ሰላሳ ሁለት ሰላሳ ሁለት አዎ
እሺ እሺ አሁን ታርሟል። እሺ ሶስት ጨዋታ ወጥቶብሃል፣ ቼክ አድርገው።
እ ሶስት ጨዋታ ወጥቶብሃል፣ lost ነው። እሺ
ሶስት ጨዋታ ወጥቶብሃል።
አዎ አዎ፣ ቼክ አድርገው። አሁን ታርሞልካል። ቼክ
እንዴት አድርገው። የትኝ- የትኛው ጨዋ እንደሆነ ቼክ አድርገው። ታርሞልካል አሁን።
ታርሞልሃል?
አዎ ቼክ አድርገው።
አልፏል ማለት ነው።
አይ lost ነው።
የትኛው ትኬት?
አሁን የነገርከኝ ትኬት እሺ ክለቡን ንገሪ።
እ፣ ገብተህ ቼክ ማድረግ ትችላለህ። አሁን ታርሟል። ሄላስ የሚለውም ቼክ ማድረግ ትችላለህ። እሺ አርሜልሃለሁ አሁን።
እሺ እሺ አባ መልካም ቀን።